ቤት ራሄል ነኝ ቦዳ።
እንዴት ነሽ? ሰላም አደሽ?
እግዚአብሔር ይመስገን።
cashier code ልነግርሽ ነበረ እሺ፣ እንድታይልኝ ብዬ እሺ፣ እሺ፣ ንገረኝ።
አስራ አንድ
እሺ፣ አስራ አንድ ሰባ ስድስት ሀምሳ ሰባት ሰማንያ ሶስት አንድ ሰባ ስድስት ሀምሳ ሰባት
ሰማንያ ሶስት
ሰማንያ ሶስት አስራ አንድ ሰባ ስድስት ሀምሳ ሰባት ሰማንያ ሶስት ልክ ነኝ?
አስራ አንድ ሰባ ስድስት ሀምሳ ሰባት ሰማንያ ሶስት አዎ።
እሺ፣ እሺ። የእስካሁኑ ታርሟል። ገና የነገና የከነገ ወዲያ ጨዋታዎች አሉት አይደለ?
አዎ የእስካሁኑ ታርሟል። የሁለት ቀን ሶስት ቀኑ አዎ አዎ እስከ አራ- እስከ አስራ አራት ያለው እ፣ አንድ loss አለ።
ወድቋል አንድ አንድ የወደቀ አለክ ማን ነው የሚለው?
ከአራቱም match ማለት ነው።
ማን ነው የሚለው?
ፒራሚድስ የሚለው ፒራሚድ okay አልተወጣ አዎ እሱ loss ነው፣ ግን ሌላው አልታረመልህም። ቦነስ ሊኖረው ይችላል ሌላው win ከሆነ።
እሺ እሺ አመሰግናለሁ።
ሌላ check የማደርግለት ticket አለ።
አይ የለም thank you።
ስለ ደወልክ እናመሰግናለን። መልካም ቀን።